ሄሎ ሄሎ
አቤት ምን አንድ ፓስወርድ እንትን እየከፈት ነበረና ተጋፈጥ ብሎ ነበረና ቤቲንግ ቤት ጠይቆሽ ወይ ቤቲንግ ተጫውተው ነው
አ ቤቢ ለመክፈት ነበረና ሁለት ጊዜ ምናምን እዛ በላይ ከፍት ነው።
ጠይቋቸው እሺ
አ
ቤቲንግ የተጫወቱበት ሰው ጠይቋቸው
አረ ገና ለመክፈት እኮ ነው። እኔ እዚህ በፊት እኮ አልኩት።
አዎ ይሄ ቻፓ ነው እሺ ቻፓ የሚባል ድርጅት ስለሆነ እነሱ ያሟሯቸው እኛን ስለማይመለከተን ነው ይሄ ጥያቄ እሺ አ እሺ እሺ እና ማ- የእነሱ ልደውል ምን ማለት ለመመዝገብ የፈለጉት
አረ ለመክፈት ነው እኮ ጎግል ማለት ለመክፈት ነበር አዎ እንዳትል ይሄ ቻፓ ነው በቃ ሌላ ድርጅት ይጠይቁሽ የተጫወቱበትን ወይም ይሄ ሌላ ድርጅት ነው
እሺ እሺ